ኖር ያለው አልልም ኖር ያለው አልልም። መቆሜን አይታችሁ መሄድ መራመዴን በአምስቱ አሳት መዳሰስ ማሽተቴን አልሞትክም ብትሉኝ እኔ ግን ሞቻለሁ። እየሞቱ መኖር እንዳለም አውቃለሁ። አልተገነዘ እግሬ ከፈን አልለበስኩኝ። አልታመንም መሞቴ ገና መች ታወቀ። የገጠጠ ጥርሴ መስሏችሁ እየሳቀ አቅርቡ ማስረጃ አልሞትክም ካላችሁኝ። ጭብጣችሁን ምን ይሆን መከራከሪያችሁ? እኔ ግን ሞቻለሁ አልሆኝ አልልም። ዛሬን አላስብም ነገን አላልምም። እየበሉ መኖር እየኖሩ መብላት፣ እያነጉ ማምሸት፣ እያመሹ ማንጋት ሕይወት ማለት ለሰው ይህ ነው ካላችሁ ቆይቻለሁ ከሞትኩ ተውኝ፣ አትውቀሱኝ። ታሪኬ ተነቦ አፈር ካልተጫነ ሙት ዓመት ተብሎ ካልተደገሰልኝ ለምን አታምኑኝም? ሞቻለሁ ስላችሁ መቃብር ከፍቼ እኔን ላሳያችሁ። መራመድ መቆሜ፣ መብላት መጠጣቴ፣ መሳቅ መተንፈሴ፣ ማውራት ባንደበቴ፣ ታሞ መተኛቴ፣ ድኖ መነሳቴ አይመስለኝም ለእኔ ስላለኝ ሕይወቴ ካልተለቀሰልኝ ካላሉልኝ ወይኔ ካልተገዛ ሳጥን ካልተኛው በጎኔ አስለቃሽ ካልቆመ ካልተፈታ ፍታት አልሞትኩም ማለት ነው። ኖሬያለሁ በሕይወት። ቅረቡ፣ እንሟገት፣ ኑና እንከራከር። ይከፈት መጽሐፍ፣ ይጠራ ምስክር። ልከራከር ቆሜ ይበሉኝ ተረቷል። አልሞትኩም እያለ የሞተ ሰው ሞልቷል። ሁላችሁም ስታዩኝ ያለሁ መስላለሁ። ስትስቁም እስቃለሁ፣ ስታዝኑም አዝናለሁ። ግን እኮ ግን እኮ የለሁም ቆይቻለሁ ከሞትኩ ድንጋይ ከጫኑብኝ አፈሩን ከለበስኩ እርሱኝ አታስታውሱኝ፣ አትጥሩኝ በስሜ አልችልም ወይ መሞት እያለሁ በቁሜ ቀብር ውጡ ብለው ካልነፉ ጥሩምባ ሐውልት ካልተሠራ ካልወጣልኝ አርባ በእብነ በረድ ድንጋይ ተሸልሞ ሕይወቱ ገድሉ ተጽፎለት ታውቆ ማንነቱ የተኛውን ጀግና ካላችሁም አርፏል። በቁሜ ለሞትኩት ምን አስባችኋል? ሲገድሉኝም እሺ ሲያግዙኝም አሜን አልሰማ ካለኝ ሲያጠፉት ስሜን ለምን ብዬ ካልቆምኩኝ ለመብቴ ከቆሙት በታች ነኝ እውነት ነው መሞቴ። ተረግጬ የኖርኩ ቀንበር ተሸክሜ መድኃኒት ሳላገኝ ዘመናት ታምሜ መኖር ይባላል ወይ አቀርቅሮ ኑሮ? አምና አለህ ብትሉኝ የለውም ዘንድሮ የወገኔ ስቃይ ሳይሰማኝ ለኔ አመት ቢቀያየር ቢቆጠር ዘመኔ ኖሬያለሁ አልልም አልኖርኩኝምና እኔነቴ ሞቷል ተቀብሯል አቻምና በቀይ ሽብር ጥይት ላለቁት ታጋዮች ለሀገር ነጻነት ለተሰዉ ጀግኖች ለምን ይታዘናል? ለምን ይለቀሳል? ተኝተዋል እንጂ ማን አለ ሞተዋል። እኔ እኔ ነኝ የሞትኩት አቻምና የተቀበርኩ አሞቴ የፈሰሰ ማሰብ ፈጽሞ ያቆምኩ ነጻነት ካራበኝ ነጻነት ካልጠማኝ በምን መመዘኛ ልበል ሕይወት አለኝ? ሕሊናን ቀይሮ ስብናን ሸጦ ራስን አርክሶ ለምንም ለውጦ ከተባለ መኖር የሕይወት ትርጉሙ ሙታን መንደር ልግባ ይቅርብኝ መቆሙ ሙታን መንደር ልግባ ይቅርብኝ መቆሙ ዳዲሞስ